Peninsula?
Hello Peninsula?
Hello
Peninsula na ይሰማ
ይሰማል? አብሮ ይስል ሰላም ነው።
እግዚአብሔር ይመስገን። ትሊንት ስቶን ነው የምልርዶት።
እንትን በዜናም አክሲዮን ምናምን የሚል ነገር ሰምቼ ነበር።
ኦኬ እሺ። እ፣ አሁን ስሞትና ስልኮትን እንመዘግብና ሐምሌ አንድ ላይ ነው የሚጀመረው። ሐምሌ አንድ ላይ እንደውልሎታለን። ስሞትም አልበል ማን አለ?
ሙለታ ሁሴን ውለታው
ሙለታ ሙለታ
አ፣ ሙለታ እ፣
ሁሴን እሺ። ማስታወቂያውን ከምን ላይ ነበር ያገኙት?
ኢቲቪ መሰለኝ ኢቲቪ ላይ ኢቲቪ ላይ ነው መሰለኝና ማታ ነው ያየሁት። አጋጣሚ ብዙም ካለቀ በኋላ ነበር ያየሁትና
ሐምሌ አንድ ላይ ደውለን ሙሉ መረጃ እንሰጦታለን።
አ፣ ስለሽ ይሩዳኝ። እሺ፣ መልካም ጊዜ። እሺ።
Okay